ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በ1996 ዓመተ ምህረት ሰኔ ወር ከአስራ አምስት ዓመታት በፊት በፍኖተ ዴሞክራሲ ሬዲዮ ተላልፎ የነበረውን ሙሉ ፕሮግራም እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይደሽሮ ጣሊያንባ አንመቻለው ጎኔ አንመቻለው ጎኔ አንመቻለው ጎኔ አንመቻለው ጎኔ አንዱ ጊዜ አልፎ ጸና ነገ እንደ ዛሬ ገና ምድር ከሰማይ ርቃ ሊቃችና ያበቃ ይሄ ሲሄድ ያ ይመጣል ይደሽሮ ቃል ያነባል እዚህ ጋም ሲያልቆ ገኔ ማየት ተሳነ ወይኔ እቁሙ ለብሱን ሰጣ እንዴት ተራሽንጣ አረ ጉድ ነው አቤት ቁጣ ከዚህ በላይ ምን ሊመጣ ሐሰት እውነት መስሎ የኖረ ስንቱ ኖሯል እያማረረ ተስፋ ሲጨልምበት ነፍስ ሲሰበር ለስደት አይነጋም ወይ ያ ጨለማ አለው በይ አንቺማማ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ርቆ ለሰማይ ቀኔ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ርቆ ለሰማይ ቀኔ አልመቻለው ጎኔ ዳችራለው እኔ ዳስቻለው እኔ ዳችራለው እኔ ዳስቻለው እኔ ወጥቼም አልተሳካም በቤቴም ሆዴ አይሞላም ይሄ ሲሄድ ያ ይመጣል ይገሽሮ ቃል ያነባል አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ደርሶ የሞላለቱ በዘመድ በምህረቱ ተረሳ የትላንቱ ከፍ ስላለ ቤቱ ዱር ሻምጣ አለው ጣጣ በዚህ ቁጣ ለውጤት ይምጣ ጣፋጭ እኮ ስትልሽ ኖረሃል አንተ ምናስ ይበቃል ሀቁ ይውጣ የላዩማ ይቆጣ ፍርድ ላይ ነው ምድር ከንቱ ይበጀናል እንደ ጥንቱ ሳሳት ሲለኝ ቅማንሳ ስቅ ሲለኝ ውሃ ሰጥ የለም በብዙ ሚሊዮን ቆጥሮነ መስማማት አቅቶነ ማንበቤቱ አርፎ ይተኛል ሰው በሰው ዘር ሆኖ አድመኛ አልመቻለው ጎኔ አልመቻለው ጎኔ ርቆ ለሰማይ ገኔ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ርቆ ለሰማይ ገኔ አልመቻለው ጎኔ አልመቻለው አልመቻለው አልመቻለው
ጀግኖች እየሞቱ ልጅ እየወለዱ እንዲህ ነው አባቶች ጠላትን ያገዱ። ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ ዕቃና ቁሳቁስ ይገኝበት ኖሯል ለጠላት ማጎንበስ ነው ወይ ስርዓታችን ሲነጥቁን መነጠቅ ነው ወይ ልማዳችን ለጦር መሸማቀቅ ነው ወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነው ወይ የአባቶች ልምድ ጥቃትን መታገስ? ዮፍታሄ ንጉሴ። ፖለቲካ እንደ ወግ በሃማ ቱማ። በዓለም ታሪክ አለ ትግልና መስዋዕትነት የተገኘ መብት ከቶም የለም። ዛሬ በስደት ዓለም እንኳን እየተሰቃዩ ያሉ ኢትዮጵያውያን ያገኟቸው ጥቃቅን መብቶችም ቢሆኑ በየሀገሩ በተካሄዱ መራራ ትግሎች የተገኙ ናቸው። የነጻ ሕክምና መብት ያላቸው የአውሮፓ ሀገሮች አሉ። የሥራ ማቆም አድማ የተከበረው በሰራተኛው ሕዝብ የረጅም ጊዜ ትግል ነው። የንግግር፣ የጽሑፍ ነጻነት፣ የጡረታ መብት፣ የፕሬስ ነጻነት፣ የሰላማዊ ሰልፍና የተቃውሞ መብት፣ በነጻ የመምረጥና የመመረጥ መብት፣ የመደራጀት መብት፣ የሃይማኖት ወይም የእምነት መብት ወዘተ ሁሉ በመንግስታት ለሕዝብ የተሸሩ ሳይሆኑ ሕዝቦች በትግልና በመስዋዕትነት ያገኟቸው ናቸው። በኢትዮጵያ ዛሬ ተሸራርፎም ቢሆን ያለው መብት ደርግ ወይም ወያኔ የለገሱን ሳይሆን አርሶ አደሩ አምጾ ላባደሩ ተሰውቶ ተራማጁ ምሁር የሕይወት ዋጋ ከፍሎ በመራራ ትግል የተገኙ ናቸው። መንግስት የሰጠን መብት የለም። ሁሉም የትግላችን ውጤቶች ናቸው። ይህ መሰረታዊና ታሪካዊ ሀቅ አልገባ ያላቸው የዘመናችንና የፈረደባት ሀገራችን ፖለቲከኞች ግን ከትግል ውጪ መብት ይገኝ ነጻነትና የሀገር ሉዓላዊነት ይከበር ይመስል በትግል ጥረት ላይ ቀዝቃዛ ውሃ እያፈሰሱ ፍሬ ቢስ አቋምን ይመክራሉ። ሁላችንም እንደምናውቀው መለስ ዜናዊና መሰሎቹ በደም ዋኝተውና የስንቱን ንጹሕ ሕይወት አጥፍተው ለአራት ኪሎ ቤተ መንግስትና ለስልጣን ያልደረሱ ይመስል በልቶ የጠገበ ጅብ አህያን መብላት ኃጢአት ይላል እንደተባለው የሰላም አባወራ ሆነው ቆራጥና የመረረን ትግል ያወግዛሉ። የባሮድ ሽታ ሰልችቷቸው መቁሰል መድማቱ ዘግንኗቸው ከጎናቸው ጓድ ሲቀጠፍ ማየቱ መሯቸው ውድ ጓድ ሲሰዋ መቅበሩ አሟቸው መስዋዕትነቱ በዝቶባቸው የክላሽኑ የጥይቱ የኤነርጋው የቦምቡ ወዘተ ሸክም እጅ እጅ ብሏቸው የክረምቱና የጨለማው ጉዞ ረሃብና ጥሙ ቷንና ቅማሉ ክህደቱና ሰውን በደካማውና ሲደክም ወይም ፈተና ሲያሸንፈው መታዘቡ ሰልችቷቸው ከትግሉ በቃን ሊሉ የሚገባቸው ዝም እያሉ ፖለቲካን በንግድ ፖለቲካን በቱሪስት መልክ በስልጣን መወጣጫ መልክ ሳይገሉ ጎፈሬ ሳይሸፍቱ ጥልጣል በተባለው መልኩ የወሰዱት ዛሬ የሰላማዊ ትግል አባወራ ሆነው ትጥቅ ትግልን ሲያወግዙ እየታዘብን ነው። ሰላም ሲሉ ደግሞ ሰላማዊ ትግል ህዝባዊ እምቢታን፣ አመፅን ያቀፈ መሆኑን ክደው ትግልን አንገት ደፍቶ መንግስት ለተባለው በስነ ስርዓት መገዛት ወይም አንድ አሳዛኝ ፍጡር ከነመሰሎቹ ያወቀ መስሎት እንዳለው እየተገዙ መታገል ይመስላቸዋል። የትግል አልፋው አልገዛም ወይም ታሪክ የሰሩ የቀድሞ ተራማጆችና ተማሪዎች ይዘምሩ እንደነበረው አልገዛም እምቢኝ አልገዛም ብሎ በስርዓት ላይ መነሳት ማመጽ መሆኑን ይዘነጉታል። እውነቱን እናገር ካልን ረስተውት ሳይሆን ሌላውን አማራጭ ፈርተውት ነው። ስርዓቱ ላይ ቆርጠው ከተነሱ ደረትን ለጥይት ሕይወትን ለመከራና ለመስዋዕትነት ለሀገር ሲሉ ለህዝብ ሲሉ ወይም ለእምነት ሲሉ መስጠትን ይጠይቃል። በሸራተን ሆቴል ከባለስልጣኖች ጋር በሰላም ውስኪ መጨለጥን ሳይሆን ቤት ንብረትን ትቶ መደበቅን፣ መሰወርን፣ በፖሊስ መፈለግን ወዘተ ሊያስከትል ይችላል። መታሰርን መደብደብን ያመጣል። እንደምናውቃቸው የታሪክ ጉዶች ቤተ መንግስት ተጠርቶ በሉ ከሀገራችሁ ውጡን ሳይሆን እንደነ ጀግኖቹ ጸጋዬ ወይን ደብተራው፣ እንደነ አበራሽ በርታ ወዘተ ተይዞ ደብዛ መጥፋትን፣ እንደነ ዶክተር ታዬ አበራ፣ ሃይማኖት ፊታውራሪ፣ መኮንን ዶሪ፣ አባ ማ ኢየሱስ፣ እንደ ነጻ ጋዜጠኞች ወዘተ ማለትም እንደ ሺዎቹ በቃሊቲ በዝዋይ በሸዋሮቢት ወዘተ እንዳሉት የፖለቲካ እስረኞች መታሰርና መሰቃየትን ያመጣል። ለማስፈራራት ሳይሆን ሽብር ይመጣብሃል እረፍ ብለው የትግል መንፈስን ሊገሉ እንደሚጥሩት ለመሆን ሳይሆን ሐቁን ለመናገር ግን ትግል ሊቀመንበር ማኦ እንዳሉት የራት ግብዣና ፌሽታ አይደለም። ይህን የትግል ይዘት መረዳት ያቃታቸው ወይም ያልፈለጉ ክፍሎች የተፋፋመ ትግልን በሰበብ አስባቡ መቃወማቸው አልቀረም። ትግል ሲፋፋም መንግስት ተብዬውን ነካካችሁት፣ ቆሰቆሳችሁት፣ አበሳጫችሁት ከማለት ያልፎና ለዚሁ መንግስት ለሚሉት ጣዖታቸው ፍጹም ስልጣንን ሰጥተው መቼስ ምን ያድርግ መንግስት ማፈን መግደል ይገደዳል ይሉናል። መንግስት ለመበሳጨት መብት ሲለገሰው ከመንግስት በላይ ሉዓላዊ የሆነው ህዝብ ደግሞ ሲበደል ወተት ይሸፍታል። እንኳን ሰው ሲበደል ብሎ የማመጽ መብቱን ይነጥቁታል። ይህ ወገበ ሰባራ አቋም መንግስት የህዝብ ሎሌ መሆን እንዳለበት የሚዘነጋና የበላይነት ስልጣንን ለመንግስት የሚሰጥ ነው። መንግስት ላይ የማመጽ መብት ህዝብ የለውም ባይ ይህ አቋም ትግልን አቀዝቃሽ አፋኝ መሆኑ በተግባር የታየ ነው። መንግስትን አፈናህን አቁም፣ የግፍ አገዛዝን አብቃ ብሎ በመወጠርና በመታገል ፈንታ ጠባይ አሳምሮ እየተገዙ አቤት ጌታዬ አቤቱታን ይመርጣል። በአጼው ዘመን የዩኒቨርሲቲ ተማሪዎች ለንጉሱ አቤቱታ ይጽፉና በጥሞና በጠባይ ለውጥን ይጠይቁ ነበር። የሚሰማቸው ግን አላገኙም። ስርዓቱ ላይ ምረው አማጸነው አይነት ነበርና ዛሬም ነውና በለሆሳት የተቃውሞ ድምፅን አቤቱታን አሰሙኝ ጻፉልኝ ቢልም ሰምቶ አይሻሻልም። ሌላ መጠበቅም ዘበት ነው። ሞት ላይ ቀር መንጠራዋት ነው ትርፉ። ህሊናውን ደደቢት ቀብሮ ጆሮው ላይ ለተኛው ከርሰ አምላኩ ወያኔ አቤት አቤት ቢሉ ቢለማመጡ እየተገዙ ቢለምኑ ደመናን መጨበጥ እንጂ ሌላ ፍሬ አያገኙም። ዛሬ በሀገራችን የሰላማዊ ትግል አባወራ ሆነው የተገኙትንም ብዙዎቹን ስናጤናቸው አሁንም የትግል ይዘትና ትርጉሙ እንደጠፋቸው እንገነዘባለን። ወያኔ ለስልጣን እንደበቃ የህዝብ አመፅን ለማፈን የሰላም አባወራ ነኝ ብሎ ሲፈጸም ይህንኑ በማስተጋባት ከመምህሩ በባተ ታጋዩን ክፍል ወያኔ ላይ ብረት ያነሳውን ክፍል የሚያወግዙ ጉዶች ነበሩ። ዛሬም ቢሆን እነሆነ ግን ሌሎች ብረት ያነሱትን ክፍሎች በፖለቲካ አቋማቸው ሳይሆን ለምን ትግልን መረጡ ብለው የሚያወግዙ እንዳሉ ይታወቃል። የአንዳንድ ሃይማኖት ተከታዮች እምነታችን ብረት ማንሳትን አይፈቅድልንም ይላሉ። በዚህ አይነቱ ምክንያት ጀርባ ያልተሰለፉት ግን ሰላማዊ ትግልን እንደ ፖለቲካዊ ምርጫ እስከወሰዱ ድረስ ይህ ትግል ትርጉሙ ትግልን መሸሽ አለመሆኑን ማወቅ ይገባቸዋል። ባለፉት አስራ ሦስት ዓመታት ስለ ሰላማዊ ትግል የተወራው ራሱ ተመንዝሮ ትግል ቢሆን ኖሮ ወይም ትግል ሆኖ ቢገኝ ኖሮ የወያኔን ስርዓት ባናጋው ነበር። ሰላማዊ ትግል እንደ ሁሉም ትግል የማንንም ፈቃድ ጠያቂ አይደለም። ሰላማዊ ትግል በተባለው እንቆጠብና ይህ ትግል አመጽ ነው። አልገዛም እምቢኝ ማለት በቃኝ፣ አሻፈረኝ፣ ለውጥ ይምጣልን ማለት ነው። የትግሉ ኢላማ ገዢው ክፍል ነው። በመንግስት ላይ ማመጽ መብትና ግዴታ ነው ያሉት የአብዮትና የስር ነቀል ለውጥ አቀንቃኞች ብቻ ሳይሆኑ የምዕራቡን የካፒታሊስት ስርዓት ያደንቁ የነበሩትም ናቸው። አብዮትና አብዮታውያንን ለሚፈሩ ሌኒን፣ ማኦ ሲባል ተፈጥፍጦ ለሚሉ እነ ሄንሪ ቶሮውና እነ ጋንዲንም መጥቀስ ይቻላል። ከጥቅሱ ምን አለን ከተግባሩ እንጂ ብለንና ወደ ተጨባጩ ስንዞር ደግሞ ሰላማዊ ትግል በመንግስት ፈቃድና መንግስት ወይም ገዢው መደብ በፈጠረው ወይም በፈቀደው ክልል ተወስኖ የሚካሄድ ሳይሆን ገዢውን ክፍል በኢላማ ወስዶ የተቃውሞ ምክንያት አድርጎና እምቢኝን አስቀድሞ የሚደረግ መራራ ትግል ነው። ከትጥቅ ትግል በመለስ ህዝባዊ አመፅ ብለው በኢድሃቅ ምስረታ ጉባኤ ላይ ሲደነኩሩ የነበሩት ዛሬ በአመቱ ከአመቱ ይቅርብኝ የትግል ጾመኛ ነኝ ብለው መለስን ሲለማመጡ ወይም ሊለማመጡ ሲዘጋጁ ለማየት ብንገደድም ሰላማዊ ትግል በመንግስት ላይ ማመፅን የግድ ይላል። ገዢው ባፈተተኝ ልግዛችሁ፣ ደስ ያለኝን ልጫንባችሁ ሲል ወግድ የማለት መብት ህዝባዊ መሰረታዊ መብቱን ሊያስመልስ ገዢዎችን አልገዛም ይላል ባልተመቸው ሁሉ። ስለዚህ እምቢኝ ብሎ ከገዢዎች ጋር መፋጠጡ ህዝብ መብቱን አውቆ እያስከበረ መሆኑን ያመላክተናል። መላ ወይስ ደላ በሚል ሽፍንፍን መላው ከገዢው ክፍል ጋር ተሞዳምዶና ጠባይን አሳምሮ እንደሚሉት ሳይጎረብጡ ተቃዋሚ ነን ማለት ከሆነ ይህ ከሐቀኛው ሰላማዊ ትግል ጋር ግንኙነቱ ከቶም አይታይም። የሆድ አምላኩ የትግል ጠሩ መላና አቋም ነው ማለት እንችላለን። በየካቲት አብዮት ወቅት የተካሄደው ሰላማዊ ትግል ነው። መስዋዕት ተከፍሎበታል።
ደርግ ስልጣን ከያዘ በኋላም የተደረጉ ሰልፎችና ታሪካዊ የሰላም ትግሎች የደም ዋጋ ተከፍሎባቸዋል። አገዛዙ በዚህ ትግል ሲሸነፍና ጦርነት ሲያውጅ ደግሞ የትግሉ የተቃውሞ ስልትም መቀየሩ ይታወሳል። ወደ ደቡብ አፍሪካ ሶዌቶ፣ ወደ ፍልስጤም ኢንቲፋዳ ጋዛ፣ ወደ እስያ በርማ ወዘተ ፊታችንን ካዞን ደግሞ ሰላማዊው ትግል በቆራጥ መስዋዕትነት መታጀኑን እናያለን። ትግሉ ገና ከመጀመሪያው መስዋዕትን ከፈራ ትግል አይሆንም። የትግሉ መቀጠል መፋፋም ለመግታት የሚጥረው መንግስት ተብዬው መሆኑ ቀርቶ የትግል መሪነን ባዮቹ ሆነው ይሰየማሉ ማለት ነው። የተቃውሞ ሰልፍ እናድርግ አይፈቅዱልንም። ህዝቡን እናሳምፀው ይፈጁናል። ራሳችን የራሳችን ፖሊስና ተቆጣጣሪ ሆነን ፈሪው መለስ አስፈራርቶን ከቆራጥ ሰላማዊ ትግል እንርቃለን። በሶዌቶ ነዋሪዎች የቤት የኮረንቲ ክራይ አንከፍልም ብለው ማመጻቸው ይጠቀሳል። ሄንሪ ቶሮ ሰውን ባሪያ አድርጎ ለሚገዛ መንግስት ግብር አልከፍልም በማለቱ በአሜሪካ መታሰሩ ይታወቃል። የጥንቷ አቴና ሴቶች ወንዶቹን ጦርነት ካላቆማችሁ አብረናችሁ አንተኛም ብለው በማደም እንዳሸነፏቸውም ታሪክ መዝግቧል። አድማ የሰላማዊ ትግል አካል ነው። ስራ ማቆም፣ አንከፍልም ብሎ ማመጽ፣ የገዢዎችን ዓላማ ማደናቀፍ፣ የፖለቲካ እስረኞች ይፈቱ ብሎ መሰለፍ፣ ሰልፉ ሲከለከል እምቢኝ መብቴ ነው ብሎ መሰለፍ የወያኔን ሰነድ ቅዱስ መጽሐፍ አድርጎ መውሰድ ሳይሆን መብትን የሚጥሱ ህጎችን አለማክበር፣ በዓመት አንዴ ሳይሆን ሁሌም በተቻለና አስፈላጊ በሆነው ሁሉ መሰለፍ፣ ማደም፣ ማመጽ፣ አድማ የመቱትን መደገፍ፣ ሲታገሉ የታሰሩትን መደገፍ፣ ቤተሰባቸውን መርዳት፣ ትግሉን ማፋፋም። ይህን ካልተቀበሉ ደግሞ ከትግሉ መድረክ መራቅ፣ ውዥንብር አለማስፋፋት፣ ሊታገል የተነሳውን አለማደናቀፍ ያስፈልጋል። ሀገርን ማዳን ያህል ከባድ ግዳጅ ከፊታችን ተደቅኖ ሳለ ሰላማዊ ትግል በሚል መጋረጃ ተደብቆ ቆራጥ ትግልን መራቅ ማራቅ አይገባንም። ህዝብ በመለስ አገዛዝ ላይ እንዲነሳ፣ የሥራ ማቆም አድማ እንዲስፋፋ፣ ታክሲ ነጂዎች ሊገድላቸው የደረሰውን ግብርና ቅጣት አንከፍልም እንዲሉ፣ ህዝብ ግብር አልከፍልም ብሎ እንዲቃወም፣ ተማሪው፣ አስተማሪው፣ ላብ አደሩ ሁሉ የሥራ ማቆም አድማ እንዲያደርግ የተለያዩ ተቋም ሰራተኞች ማለትም የመብራት፣ የትራንስፖርት፣ የውሃ፣ የአየር መንገድ፣ የባንክ፣ የፖስታ ወዘተ ሁሉ እንዲያድሙ በስራ ማቆም መብታቸው እንዲጠቀሙ ያ ሰፊው ህዝብም ማለትም የሀገራችን አርሶ አደርም እንዲነሳ እንዲያምስ ማደራጀት መቀስቀስና እውን ማድረግም አለብን። ይህ ነው ሰላማዊ ትግል መብታችን፣ ግዳጃችን። ከብረቱም ርቀን ከህዝባዊ አመፁም ርቀን ባርነትን ደግሞ ጠልተን እንዲያው አጓጉል ነው። ሊወጋ የመጣ ጌታዬ ቢሉት አይመለስም። ኢትዮጵያን ሊያጠፉ የመጡት እነመለስ በቆራጥ ትግል እንጂ ጠባይን አሳምሮ የይስሙላ ተገዥና ታማኝ ተቃዋሚ በመሆን መቼም አይወገዱም። የህዝቡ የተቃውሞ ትግል ይፋፋም።
የዛሬው መርሃ ግብራችንን ሰፊውን ቦታ ይዘው የቃለ መጠይቁ ይሆናል። የቃለ መጠይቁን ያደረግንላቸው ወይዘሮ ገነት ግርማ ወልደ ጊዮርጊስ ይባላሉ። ወይዘሮ ገነት ግርማ በኢትዮጵያ የፖለቲካ ዓለም ውስጥ በመስዋዕትነት፣ በጽናት፣ በአይበገሬነት፣ በኢትዮጵያዊነት ከጨረቃ ደምቀው ከሚገኙ የኢትዮጵያ የህዝብ ልጆች አንዱ ከሆነው የኢህአፓ አባል ናቸው። ወይዘሮ ገነት ግርማ ከታች እስከ ላይ እኛው እርከን ባለው የፓርቲው መዋቅር ውስጥ ከልጅነት እስከ እውቀት በጽናት እየሰሩ የታገሉ ካሉ የዘመኑ ሸዋ ረገድ ገሌዎች አንዷ ናቸው። ወይዘሮ ገነት ግርማ ለሰላምና ለእርቅ ጉባኤ ኢድሃቅን ወክለው ከሄዱና በወያኔ ወህኒ ከተወረወሩ ታጋዮች አንዷ ነበሩ። በዓለም አቀፍ ጫናና በኢትዮጵያ ትግል በኢትዮጵያዊ ትግል ከወያኔ መንጋጋ ተፈልቅቀው ወጥተው አሁንም እንደ ጥንቱ በጽናት በኢህአፓ ውስጥ በከፍተኛ እርከን እየታገሉ ያሉ ታጋይ ናቸው። ወይዘሮ ገነት ግርማ በተቃዋሚነት ይታገላሉ። አባታቸውም የወያኔ ፕሬዝዳንት መቶ አለቃ ግርማ መሆናቸውንም ሳንጠቅስ አናልፍም። ዛሬ ስለ ሀገራችን ተጨባጭ ሁኔታ ሰፋ ያለ ውይይት አካሂደናል። ተከታተሉት።
ወይዘሮ ገነት ግርማ ይህንን ቃለ ምልልስ ለመስጠት ከጊዜው ሰውተው በመገኘቶ በአድማጮች ስም ከፍ ያለ ምስጋናችንን እናቀርባለን። የመጀመሪያ ጥያቄ በአሁኑ ወቅት ያለውን የሚዲያ ሁኔታ የሚመለከት ይሆናል። በአገር ቤትም ውስጥ እንዲሁም በውጭ ሀገር ያለውን ቀደም ብሎ ለማስታወስ ያህል በደርግ ዘመን ደርግ በሚቆጣጠራቸው በሬዲዮም በቴሌቪዥንም በጋዜጣውም ጸረ ኢህአፓ ዘመቻዎቹን በጣም አስፋፍቶ ኢህአፓ የሲአይኤ ቅጥረኛ ነው፣ የአረቦች ቅጥረኛ ነው፣ የሻዕቢያ ቅጥረኛ ነው የመሳሰሉትን እንደፈለገው ያሰራጭ ነበረ። አሁን ደግሞ በሀገር ቤት ውስጥ ወያኔ እንደገና ደግሞ በውጭ ያሉ ተቃዋሚ መስለው በሚያወናብዱ አካሎች ይህንን ዘመቻ እያፋፋሙት ይገኛሉና ይህ ለምን የሆነ ይመስሎታልና በእርሶ በኩል ያሉትን አስተያየት ቢሰጡን።
እንግዲህ ኢህአፓ ዘንድሮ ሰላሳ ሁለተኛ ዓመቱን ያከብራል። ከዚያም በላይ ደግሞ ኢህአፓ የኢትዮጵያ የመጀመሪያ የፖለቲካ ድርጅት ነው እና በእነዚህ ባለፉት አመታቶች ውስጥ ብዙ ተመክሮን ማካበት ችሏል። በአገር ውስጥም ሆነ በውጪ ተደማጭነት ማግኘት ችሏል። ለብዙ ዘመናትም በአቋም በመጽናት የተነሳለትን አላማ ከመሬት ላራሹ ጥያቄ ሌላ የህዝባዊ መንግስት፣ የመሬት ላራሹ ጥያቄ፣ የዲሞክራሲያዊ መብቶች እነዚህን ሁሉ ሲያስተጋባ የቆየ ድርጅት ነው። በእነዚህም ባሳለፋቸው አመታት ውስጥ የመደራጀት ተመክሮ ሀሳቦችን የማሰራጨት የመወያየት ተመክሮ ለትውልድ ሲያስተምር አብሮ ሲጓዝ የነበረ ድርጅት ስለነበረ በአሁኑ ጊዜ ሰፊ የህብረተሰብ ክፍል ለኢሃፓ አክብሮት አለው። በኢሃፓ ላይ እምነቱን ይጥላል። የኢሃፓን ጥያቄዎች አንግቦ ለመነሳት ዝግጁ ነው እና የአሁኑ መንግስት ልክ እንደ ደርግ መንግስት ይሄንን የኢሃፓን እስከዛሬ ድረስ በትግል ያመጣቸውን ልምዶቹንና የትግል ተመክሮውን በመፍራት ነው የአሁኑ ዘመቻ ሁሉ የሚካሄደውና በድሮም ጊዜ ቢሆን በደርግም ጊዜ ኢሃፓ ላይ ኢህአፓን እሳቸውን ጥያቄዎች ቀጥታ ከመመለስ ይልቅ ኢህአፓን አንዴ የሻቢያ አንዴ የሶማሊያ አንዴ አናርኪስት በሚል ዘመቻ ያካሂዱ ነበር። የአሁኖቹም ይሄን ነው የሚያካሂዱት። ከዚህ ጋር ተያይዞ ደግሞ የሚያሳዝነው ምንድነው በአገር ውስጥ ባሉ በሚዲያ ውስጥ ማለትም በአዲስ ዘመን እና በተለያየ የራሳቸው አውታሮች ውስጥ የሚያደርጉትን ዘመቻ በውጭም በኩል ያንኑ በማስተጋባት ከኢህአዴግ በኩል ጥቅም የሚያገኙ ሰዎች ኢህአፓ ላይ ዘመቻ ይከፍታሉ። ከዚህ ጋር የጂ ማነሳው ምንድነው ይሄ ድርጅት በብዙ አይነት ተመክሮችን አውጣ ውርዶች ስላለፈ ብዙ ወጣቶችንም ሰዎችንም ሊያምጥ በመቻሉ በተለያዩ ድርጅቶች ሆነ በተለያዩ የትግል መስኮች ውስጥ የኢህአፓን አርማ ይዘው የሚነሱ ብዙ ኃይሎች አሉና እነሱ እነሱን በመፍራት ማለትም የኢህአፓ ተጽዕኖ እዚህ ጋር አለ እዛ አለ በማለት እንደ ለማጥላላትና እዛ ላይ ያንን ለመምታት ጥራት በመድረግ ላይ ያለ ይመስለኛል።
እዚህ ላይ ወይዘሮ ገነት አክዬ ለመጠየቅ የምፈልገው ይህንን ሚዲያን በሚመለከት በአሁኑ ጊዜ በሚቀጥለው ዓመት በ1997 ዓመተ ምህረት ኢትዮጵያ ውስጥ ጠቅላላ ምርጫ ይደረጋል። ይህ የስም ማጥፋት ዘመቻው በተለይም የድርጅትን ስም ማለትም የኢህአፓን ስም የማጥፋቱ ዘመቻ በወያኔም በኩል አገር ውስጥ ተቀጣጥሎ የሚገኘውና እንደገና በውጭ ያለው ከምርጫው ጋር የሆነ ግንኙነት ይኖረዋል ብለው ያስባሉ?
አለው። ወደ ኋላ መለስ ብለን ካየን ኢትዮጵያ ውስጥ ለውጥ ለማምጣት በሚደረገው ትግል ውስጥ የሚሳተፉ ኃይሎች በሙሉ እና በተለያየ ወቅት ወቅት የግንባር ሂደትን በመያዝ አብሮ ትብብር ባደረጉበት ጊዜ ኢህአፓ ሁልጊዜ ተሳታፊ ሁልጊዜ ጥያቄውን አንስቶ ብርቱ ትግል የሚያካሄድና የሚቀጥል ድርጅት ነው። ድርጅቶች ተነስተው እንደገና ወድቀው እንደገና ደግሞ ሌላ መልክ ይዘው ሲመጡ ኢህአፓ ከበፊት ጀምሮ ቀጥሎ የመጣ ድርጅት በመሆኑ በአጠቃላይ በሚሳተፍባቸው ግንባሮች ውስጥ ሁሉ ውጤት ሊያስመጣ እንደሚችል፣ ሊያደራጅ እንደሚችል፣ ሊያታገል እንደሚችል ግንዛቤ አለ እና ያንን እንዳያደርግ ለማድረግ ነው እንግዲህ ይሄ ሁሉ የሚካሄደውና በአሁኑ ጊዜ የተቋቋመው ግንባር ከ13 በላይ 15 ድርጅቶችን ያቀፈ በመሆኑ እነዚህን ሁሉ ደግሞ ይዞ ለወደፊት በመቀጠል ከቻለና አብረው ትግሉ ከገፋ ያሰጋናል የሚሉ ኃይሎች ማለትም ደንበኛ ምርጫ፣ እውነተኛ ምርጫ በኢትዮጵያ ውስጥ እንዲካሄድ የማይፈልጉ ኃይሎች ኢህአፓን በጊዜ መቅጨት፣ በጊዜ መምታት ይፈልጋሉ። እዛ ላይም ይረባረባሉ እና ከዚህ ከምርጫውና አሁን ካለው ሂደት ጋራ ይያያዛል። እንዲያውም በግልጽ ኢህአዴግ ወያኔን በሚመለከት ያለ ከባድ ችግር ኢህአፓ ላይ ፍራቻ አለ። የኢህአፓን ታሪክ የኢህአፓን ሂደት በደንብ አድርገው ነው የሚያውቁት። በዚህም የተነሳ በሀገር ውስጥ ሌሎች እነሱን መሰል ድርጅቶች እንዲቋቋሙና እንዲደራጁ ፍላ- በ- በ- በጣም ባይቀናቀኑ ችግር ቢፈጥሩም ግን በጣም ባይቀናቀኑ የሀሳብን በሚመለከት ግን በምንም አይነት ህጋዊነት ኖሮት ህዝብን እንዲያደራጅ በሀገር ውስጥ በ- በ- በሞላ ተስ- እየተንቀሳቀሰ እ- እ- እንዳያስተምር እ- እ- እ- እ- ማደናቀፍ እ፣ ይፈልጋሉ እንግዲህ በምርጫ ደንበኛ ምርጫ ከተባለ ሁሉም ማንኛውም በዛ አገር ውስጥ ያለ ድርጅት እስከተደራጀ ድረስ የመሳተፍ መብት ሲኖረው እ፣ የሚሆንና የማይሆን ሰበብ በማንሳት ኢህአፓን በምንም አይነት እ፣ ወደዛ መድረክ እ፣ እንዳይመጣ ለማድረግ እ፣ እስከ መጨረሻው ድረስ የሚሟሟቱ አያት ናቸው እና ይህንን አይነት እ፣ ለዚህ እንግዲህ ከዚህ ጋር አያይዤ ማቅረብ የምፈልገው ምንድን ነው እ፣ ይሄንን ለመቋቋም ምን ማድረግ ያስፈልጋል ከተባለ ኢህአዴግን በህዝባዊ ትግል መወጠር ያስፈልጋል። አሁን በቅርቡ በጣም ጥሩ ሰላማዊ ሰልፍ ተካሂዶ ነበር። እ፣ እ፣ ግንባሩ ያዘጋጀው ሰልፍ ነበር በ- በ- በአዲስ አበባ ውስጥ። እንደዚህ አይነት ትብብር የትግል ትብብሮች የማህበረሰብ ድርጅቶችም ፓርቲዎችም የተለያዩ የህብረተሰብ አካሎች በየቦታው በየከተሞች አብረው በመሰለፍ ኢህአዴግን መወጠር አለባቸው። ኢህአዴግ ካልተወጠረ በስተቀር ደንበኛ ምርጫ፣ ፍትሃዊ ምርጫ በኢትዮጵያ ውስጥ እንዲ- እንዲ- እንዲካሄድ አይፈልግም። ምክንያቱም አ፣ በተፈጥሮ ከአነሳሱ አንድ ብሔር ብሔረሰብ የተቆመ የመጣ ድርጅት ከመሆኑ በላይ አገሪቱን ከያዘ ጊዜ ጀምሮ የውት- የወታደር የወታደራዊ ስርዓቱን security ውን፣ ፖሊሱን ሁሉም በአንድ አ፣ ብሔር በአንድ ዘር ለማካሄድ የሚሞክር ድርጅት ነውና በየቦታው ትናንሽ መንግስታትና ትናንሽ ድርጅቶች እን- አብረው እሱ የሚኖርበትን ሁኔታ ሁ- በሚሄድበት federal system እንዲሄዱ ነው እንጂ ከዛ በላይ አገር አቀፍ እ፣ አላማ ያለውና ብሔር አቀፍ የሆነ ድርጅት ያውም እንደ ኢህአፓ ጠንካራ የሆነ ታሪክ ያለው ተደማጭነት ያለው ድርጅት እ፣ መድረክ እንዲያገኝ ኢህአዴግ በፍጹም አይፈልግም።
እሺ ከዚሁ ከሚዲያ ውስጥ ሳንወጣ በ- ከመገናኛ ብዙኃን እ፣ የተሳሳተ information ማቅረቡት ሳንወጣ በተለይ በተቃዋሚዎች በተለይ በኢህአፓ በኩል እ፣ ቅድም ለመጥቀስ እንደሞከሩት ምን መደረግ አለበት? ህዝብስ ይህንን የሚሰማው ህዝብ ዘንድ የወያኔና የ- የሚሰጠውን information በእንደዚህ አይነት በሚያወናብዱ ክፍሎች የሚሰጠው information ምን ያህል ተቀባይነት አለው ብለው ያስባሉ?
አ፣ መጀመሪያ ስነሳ የኢህአፓን ሰላሳ ሁለተኛ እድሜ መጥቀሴ ያለ ምክንያት አልነበረም። በእኔ በበኩሌ የኢትዮጵያ ህዝብ ሀገር ውስጥ ሆነ በውጭ ተሰደው ሀገራቸው መመለስ በማይችሉት ወገኖችም ዘንድ ቢሆን ለሰላሳ አመታት በውጣ ውረድና በሂደት ውስጥ ኢትዮጵያ በገጠማት የወታደራዊ አገዛዝ ከዛም በኋላ በነበረው እልቂት፣ በጦርነቶች ከዛ ደግሞ ይህ በፍጹም ኢትዮጵያን እንድትጠፋ ወይም ደግሞ እ፣ በ- እንድትገነጣጠል እንዳለች እንዳትቆም የሚፈልጉ ኃይሎች ሁሉ ስልጣን ሲይዙ በዛ ሁሉ ሂደት ውስጥ ኢህአፓ ጠንክሮ አቋምን ይዞ እ፣ እ፣ እንደቀጠለ እ፣ የሚታወቅ ነገር ነው እና በበኩሌ እ፣ ህዝቦች የትኛውንም ራዲዮ አዳመጡ፣ የትኛውንም እ፣ ጽሁፍ አነበቡ፣ የትኛውንም ጋዜጣ ተከተሉ ታሪካቸውን የሚያስታውሱ ይመስለኛል። ያለፈውን ሂደት ያስታውሳሉ። እኛ በበኩላችን በየጊዜው ሳንታክት አቋማችንን ማስረዳት መቻል አለብን። ሳንታክት ደግሞ የሚነሱት ጥያቄዎች እ፣ በወያኔም በኩል ለማደናቀፍ የሚ- የሚመጡትን እም፣ ደንቃራዎች ለመወጣት አብረን ከሌሎች በህብረት ውስጥ ካሉ ኃይሎች ጋር እ፣ መቀጠል አለብን ማለት ነው እና በበኩሌ እ፣ ትግል ይጠይቃል እንጂ በ- በእንደዚህ አይነት መልክ እ፣ የትም የሚደረስ አይመስለኝም። በበኩላችን እኛ ባመንበት ጸንተን እስከቀጠልንና ማስረዳታችንን እ፣ እያስረዳን በ- በህብረቱን እያጠናከርን እስከቀጠልን ድረስ መቋቋም እንችል ይመስለኛል።
አዎ፣ አድማጮቻችን ውይይት የምናደርገው ከወይዘሮ ገነት ግርማ ጋር ነው። እ፣ ወይዘሮ ገነት እ፣ በዋሽንግተን ለሚገኘው የወያኔ ሬዲዮ የወያኔው ፕሬዚዳንት እ፣ መቶ አለቃ ግርማ ወልደ ጊዮርጊስ ቃለ ምልልስ እ፣ ሰጥተው ነበር። ከዛ ውስጥም የሚከተለውን ብለዋል። እስቲ ያዳምጡትና አስተያየተውን ቢሰጡን።
ስለ ተቃዋሚ ፓርቲ ምናምን አንዳንድ ነገሮች የሚነሱ አሉ። የፖለቲካ ፓርቲ ሲባል እ፣ የህልም ፓርቲ ሊኖር አይችልም። ፓርቲ ማለት ህዝብን መሰረት ያደረገ በህዝብ ንቅናቄ ላይ ያተኮረ እ፣ ነገሮችን፣ ፕሮጀክቶችን፣ አቅጣጫዎችን አገናዝቦ መከራከር የሚያስችል ሀሳቦች የሚሸረሸሩበት ሁናቴ ሲኖር ነው። አሁን ተቃዋሚዎች ተቃዋሚዎች ተቃዋሚዎች ሲባል እንሰማለን። እነማን ናቸው እነዚያ ተቃዋሚዎች? ምንድን ነው የሚቃወሙት ብለን ብንል የሚቃወሙት ሰውን ሊሆን ይችላል። የሚፈልጉት ደግሞ ለራሳቸው ባለስልጣን ለመሆን ይሆናል እንጂ ህዝብ የሚደግፈው ፕሮግራም አለንና ለህዝብ የሚጠቅም ፕሮግራማችን ይሄ ነውና ይሄንን ሀሳባችንን በተግባር ልናውል ስለምንፈልግ እንከራከራለን ብለው ህዝቡን አደራጅተው ወደ መድረክ የቀረቡ አቋሞች ጥቂቶች ናቸው። እነዛ ጥቂቶች ደግሞ ተመዝግበው በሚመጣው ምርጫ ላይ ለመሳተፍ ተዘጋጅተዋል። መንግስትን በወግ ለመቃወም የመንግስት ፕሮግራም አሁን ያለው የሚበቃ አይደለም፣ የተሻለ መሆን ይችላል ወይንም መለወጥ አለበት የሚሉ ድፍረቱም ያላቸው constituency ም ያላቸው ተመዝግበው ለመወዳደር ዝግጁ ናቸው። ሌሎችም ካሉ የተከለከለ የለም። ግን እንደ ዝም ብሎ የኢትዮጵያን ስም በማጥፋት ብቻ ወይንም ተሰድጄ እዚህ የቆየሁት አገር ለመመለስ ስለማልችል ነው ብሎ ምክንያት እያደረጉ እዚህ ያለውን ድሎት ለማመቻቸት ስለ አገር የሚያጠፉ ሰዎች ካሉ እነሱ የአገር ጠላቶች እንጂ የፖለቲካ ፓርቲዎች አይደሉም። እና የፖለቲካ ስርዓት ወግ አለው። ፖለቲካ ለሰው ህይወት ነው። ኑሮውን የሚመራበት ሀገሩን የሚያስተዳድርበት ራሱን የሚተዳደርበት ነው። ስለዚህ ፖለቲካንም ክብር ልንሰጠው ይገባናል። በኢትዮጵያ መንግስት ዘንድ የፖለቲካ ፓርቲ ሲባል ክብር የሚሰጠውና ሀሳቡም ተግባራዊ የሚሆን ነው እና ይህን የወንድሜ መልስ ሊሆን ይችላል። ቀጥሎ በሃይማኖት በኩል ለመጣው በኢትዮጵያ ውስጥ እስካሁን ድረስ በተለይ በእስልምናና በክርስትና መካከል ጥላቻም ቅራኔም በጎሪጥ መተያየትም ኖሮ አያውቅም።
በሰላም ራዲዮ ላይ እንግዲህ የተነሳውን አንዳንድ ነጥብ ለመተቸት ፈልጋለሁ። ለምሳሌ ለመከራከር የሚያስችል ሀሳቦችን የሚሸራሽበት ሁኔታ ሲኖር ለሚለው ይህ ሁኔታ እንዳይኖር ያደረገ ማን ነው? በእርግጥ የተለያዩ የመናገር የመጻፍ ሀሳብን የመግለጽ መብት ኖሮ የተለያዩ ሀሳቦች በእርግጥስ መሸራሸር ቢችሉ ኢህአፓን የመሰለ ድርጅት ኢህአፓን የመሰለ ይህን ያህል ዓመት የታገለ ድርጅት በአገር ውስጥ እንደ ማንኛውም ድርጅት መሳተፍ በቻለ ነበር። ይሄ አንድ ነገር ነው። ከዛ ቀጥሎ ደግሞ ህዝብን አደራጅቶ የሚያንቀሳቅሱ ጥያቄዎችን ማንሳት ለሚለው ህዝቡን የሚያደራጅ ጥያቄዎችን እያነሳ አሁንም ኢህአፓ ይንቀሳቀሳል፣ በፊትም ይንቀሳቀሳል፣ ያደራጃልም እንጂ ባይሆን ኖሮ ህጋዊነት በአገር ውስጥ ኖረ አልኖረ ኢህአፓ እያደራጀ እየታገለ እስከዛሬ ባይቆይ ባይቆይ ኖሮ በወያኔ መንግስት ሆነ በውጭ ያሉ በወያኔ መንግስት ጋራ በንግድን በምንም ተያይዘውኛል ወርጅብን የሚያደርጉት ድርጅቶች ይህን ያህል ባላተኮሩብን ነበር። የሚያተኮሩብን ይህንን ህዝብን ማደራጀት የሚለውን ነገር እስከዛሬ ድረስ በደንብ ሙጭጭ ብለን ይዘን ስለምናምንበትም ስለምንገፋበትም ከዛም ደግሞ እንደማንመለስ ስለሚያውቁ ነው። ከዛ ጋራም በማያያዝ ድፍረቱም ካለ constituency ውም ካለ የሰላም ሂደት እነዚህ በሚመለከት በሰላም ጥረት ላይ ኢህአፓ እስካሁን ድረስ የተቻለውን አድርጓል። ከሌሎች ድርጅቶች ጋር በመተባበር በቅንጅትም አገር ቤት ድረስ ሄደን ተሳትፈናል እና constituency ለሚለው ጥያቄው ግን ማለትም ምን ያህል ኢህአፓ ምን ያህል ደጋፊ አለው የለውም የሚለው ጉዳይ ኢህአፓ ኢትዮጵያ ውስጥ መድረክ አግኝቶ በማደራጀት በሚችልበት መንቀሳቀስ በሚችልበት ጊዜ የሚፈታ ጥያቄ ሆኖ ሳለ ገና ለገና የኢህአፓን የወደፊት ውጤት potential ከአቅማቸው በላይ አጋነው ወይም ደግሞ በመፍራት እዛ ደረጃ ላይ እንኳን እንዳይደርስ ጥረት በመደረግ ላይ ነው ያለው። ስለዚህ ግድ የለም ደጋፊ ኖረን አልኖረን እስቲ መድረኩ ይኖርና እስቲ ሁኔታው ይፈጠርና ህብረተሰቡ ምን አይነት አመለካከት ኖሮት ኢህአፓ ላይ ወይም ደግሞ ሌሎች ተቃዋሚ ድርጅቶች መድረክ የተከለከሉ መሳተፍ የማይችሉት ላይ ምን አይነት አመለካከት እንዳለው ማየት በቻለን ነበር እና በአንድ በኩል ማደራጀት ማደራጀት ያስፈልጋል ኖር ያስፈልጋል ሲባል በሌላ በኩል ደግሞ ድርጅቶች እስከተከለከሉ ድረስ እና ድርጅቶች በመሰላቸው መልክ ማደራጀት መስራት እስካልቻሉ ድረስ ችግር ይኖራል ማለት ነውና ለምሳሌ አሁን ፓርላማውን ብንወስድ አምስት መቶ አርባ ምናምን አባል ባለበት ውስጥ አምስት መቶ ምናምኑ የኢህአዴግ ደጋፊዎችና ኢህአዴግ መሰል ተመራጮች ናቸው። ይሄ የሀገሪቱን ገጽታ አይገልጽም። ይህን የሚገልጸው ምንድን ነው? አምባገነን ስርዓት ስላለ በፌዴራላዊ ቅኝት ቢወጠርም በየአካባቢው ያሉት የብሔር ድርጅቶች ማለትም federal state ላይ ያሉትን ከመንግስት ጋር የተቆራኙና የመንግስትን ድጋፍ ያገኙት ብቻ ስለሆነ እ፣ መሳተፍ እንደልባቸው የሚችሉት ነው እንጂ በ- በነጻ ቢሆን ኖሮ እነዚህ ሁሉ ድርጅቶች የበ- ለ- ለየት ያለ መልክ በኢትዮጵያ ውስጥ ይታይ ነበር ብዬ ነው የምገምተው። ምክንያቱም በሲዳሞ እ፣ በሌል- በተለይ የኦሮሞ አካባቢዎች አሁን ደግሞ በጋምቤላ ማይተነዋል በስልጣን ላይ ያሉት ወይም ደግሞ ድጋፍ የህዝብ ድጋፍ ኖሯቸው ሀሳብ የሰጡ የሚሰጡ ኃይሎች ለመምታት የሚደረገው ጥረት ወደ ዘር ጦርነት አምርቶ ኢትዮጵያ በ genocide ማለትም አንድ ህዝብ ሌላውን ህዝብ ሊጨርስ ሊጨርስ የሚነሳሳበት አይነት እ፣ እንትን ላይ እ፣ ችግር ላይ በዓለም አቀፍ ደረጃ የተከሰበ የተከሰሰችበት ሁኔታ እናያለን እና ይሄ ሁሉ ምንድነው አንድን ብሔር ወክለው ትንሽ ቡድን ይዘው ስለመጡ ሁሉም በትናንሹ በየቦታው ተቀምጦ ያንን እነሱ በአውታራቸው በአደራጃጀታቸውና ፖሊሱን እ፣ security ምኑን ይዘው ለመወጠር ነው አላማቸው። በ- በዚህ የተነሳ ነው የተለያዩ ድር- የብሔር ድርጅቶችን በየቦታው የተቋቋሙትን በደቡብም በልዩ በልዩ አካባቢ እየ- እየ- እየመቱ እየ- እያባረሩ የራሳቸውን ሰዎች በመተካት የራሳቸውን አምሳያ በየቦታው ያስቀመጡት እና ማለት የምፈልገው ምንድን ነው መድረኩ አለ ግን አይ- አይሳተፉም መተው አያደራጁም ወዘተረፈ የሚለው ይሄ እንግዲህ ምናልባትም ለሚለግሷቸው ለውጭ ሀገር ሀያላን የሚሰጥ የሽፋን ታሪክ ይሆናል እንጂ ኢትዮጵያ ህዝብ ያውቀዋል ምክንያቱም በየጊዜው በ- በየአካባቢው ሰው የሚሞተው ሰው የሚታሰረው ሰው የሚሳደደው እርስ በርስ በዚህ በዘር ንትርክ የኤትኒክ ፖለቲካ ከመጣ ጀምሮ ያለው የመጋጨት እ፣ የተነ- በተነሳ ህብረተሰቡ ያለውን ያለበትን የምናወቅ ህዝቡ ስለሚኖረው እዛ ውስጥ ህዝቡ ያውቀዋል ይሄን ለማለት ፈልጋለሁ። ከዛ መጨረሻ ስለ ስደት ስደት ላይ የሚኖሩ ይሄ በጣም በጣም ነው የሚነካኝ። እ፣ ምክንያቱም እኔም ለብዙ ዘመናት በስደት የኖርኩ ሰው ነኝ። በስደት ላይ የሚኖሩ ሰዎች እ፣ ወይም ሀገራቸውን የሚጠሉ ሀገራቸውን ስሚያጠፉ እና እም፣ የሀገር ጠላቶች ናቸው የሚባል አባባል አለ እና ይሄ እንግዲህ በአዲስ ዘመንም እዚህ ውጭም ባሉ ወያኔ በሚደግፉ ራዲዮዎችም የሚስተጋባ ነው በአሁኑ ጊዜ እና እ፣ የስደትን ጥያቄ ከወሰድ ነው በታሪክም የሌሎች ሀገሮችን ብንወስድ ለብዙ ዘመናት ተሰደው የኖሩ ምሁራን፣ ተሰደው የኖሩ የፖለቲካ መሪዎች፣ ተሰደው የኖሩ ፖለቲካ ድርጅቶችን የፈጠሩ ግለሰቦች ታሪክ ነው የዚህ ዓለም ታሪክ። እኔ ከምኖርበት ከፈረንሳይ ብንነሳ እንደነ ቪክቶር ሁጎ፣ ኤሚል ዞላ የሚባሉ ደራሲያን እና ለሀገራቸው መብት የተዋደቁ ሰዎች በተወሰነ ጊዜ ወደ ስደት ወጥተው የተመለሱ ናቸው። አገራቸው እም፣ ከጀርመን እ፣ ወረራም ሆነ ከሌላም ከ- ከራሳቸውም አምባገነኖች ሪፐብሊኩ ባልጠነከረበት ጊዜ ከራሳቸውም አምባገነኖች ሸሽተው የሄዱ ሰዎች ዛሬ ተከብረው በሀገራቸው ታሪክ ውስጥ ተጽፈው ነው የሚሉት እና ለእኔ ስደተኛ ማለት ለሀሳቡ በሀገር ውስጥ እ፣ ያሉት ህዝቦች በድህነታቸው እንዳይናቁ እ፣ በዘርም በሃይማኖትም ሆነ በ- በሆነው መልክ እ፣ በደል እንዳይደርስባቸው እንዳይሸማቀቁ በሚል የሚደራጁና የሚታገሉ ኃይሎች የሀሳብ ልዩነት እንዲኖር እነዚህን ነገሮች አሻገው ሁኔታው እንዲሻሻል ለማቅረብ በ- በ- በሚሞክሩበት ጊዜ ስለማይችሉ ነው መሞት ስላለ መታሰር ስላለ መሳደድ የመጣውና በ- እነዚህን አንግበው የተሰዉትን ያስታውሰኛል። እነሱን ማክበር አለብን። ከዛ ደግሞ ምናልባትም ዛሬ በይፋ ወጥቶ ኢህአፓ ተደራጅቶ ሀገሮች ማደራጀት ባይችልም በየፊናው በየቦታው ያሉ በኢህአፓ ግፍ ወይም በኢህአፓ ታሪክ ያለፉ ወይም የኢህአፓን እ፣ ትግል የሚከተሉ ሰዎች ያላቸውን ጥናትንም እተማመናለሁ። እነሱንም ሁኔታ አደንቃለሁ እና አንድ ቀን ይሄ እውነትን መብት ያለበት ሁኔታ ሲመጣ ያኔ ነው ማነው የፖለቲካ ድርጅት ማነው ፖለቲካ የሚያውቀው በምን አይነት መልክስ ነው ትግል የሚካሄደው የሚለውን ሁላችንም እ፣ ማየት የምንችለው እና ይህ ሁኔታማ ቢኖር ሁላችንም ሀገራችን ሆነን አንዱ ከአንዱ በተማረ ነበር። ግን አምባገነን ስርዓት በኢትዮጵያ ስለነገሰ በሚያሳዝን ሁኔታ ደግሞ ከአንድ ወታደራዊ አምባገነን ወደ ዘር ethnic politics እንደሚባል ወደ ዘር አምባገነን ስለሄድን የኢትዮጵያ ሁኔታ እ፣ በ- በ- በሚያሳዝን ደረጃ ላይ ይገኛል ዛሬ። ይህም ሆኖ ግን በኢህአፓ የምንኮራው በታሪካችን የምንኮራው ኢህአፓ የተለያዩ የብሄ- የብሔረሰብ እ፣ ው- ሰዎችን ያደራጀ የተለ- የተለያዩ ህብረተሰብ ክፍልን ያደራጀ እና ከየትኛውም አቅጣጫ ሰዎች ይሄ የዛ ነው በሃይማኖት ሆነ በዘር ሆነ በምን ሳይለያዩ አብረው የገነቡት አብረው ያካሄዱት ትግል ነው። ዛሬ ብንመለከት ይህም በተቋቋመ መንግስት እንኳን ብዙ ድሮ ኢህአፓ የነበሩ ሰዎች ታስረው የነበሩ ኢህአፓ ታሪክ ያለፉ ሰዎች ነው የሚጠቀመው። ለዛ ከየትም ያመጣው ሰው የለም።
ወይዘሮ ገነት በአውሮፓ ውስጥ በተለያዩ ቦታዎች ዓለም አቀፍ ስብሰባዎችን ይካፈላሉ። ይህንንም በሚካፈሉበት ወቅት ድርጅቷን ኢህአፓን ወክለው ነው የሚካፈሉት። በመጀመሪያ እንዲያስረዱኝ የምፈልገው በሚጋበዙበት ቦታ በኢህአፓነቶ እንዲጋበዙ ያበቃዎት ምክንያት ምንድን ነው? በሁለተኛ ደረጃ ደግሞ ባለፉት አስራ ሁለት ወራት ውስጥ በስንት ስብሰባዎችና በምን በምን አይነት ስብሰባዎች እንደተካፈሉ ለአድማጮቻችን ቢገልጹልን።
እሺ በ- በሁሉም ስብሰባዎች ላይ እንደ ኢህአፓ ላልሳተፍ እችላለሁ። ለምሳሌ የ- በአውሮፓ የስደተኞች ሁኔታ፣ የዘረኝነት ችግር፣ የአፍሪካውያን ችግር፣ የሴቶች ችግር በሚል እ፣ ከውጭ ሀገር የመጣውና የአፍሪካውን ትውልድ በሚመለከት ስደተኛውን በሚመለከት የሚደረጉ ስብሰባዎች ላይ እንደ እንደሚባለው እንደ አማካሪ ይጋብዙኛል በ- በ- በዛ በ- በመስኩ ሲሆን ከዛ ባሻገር ግን በፖለቲ እንደ ፖለቲካ አባ- አባልነቴና እንደ ፖለቲካ ሰው የሚያውቁ ሰዎች አካባቢ ግን እንደ ኢህአፓነቴ ነው የምጋበዘው። ይኸውም እ፣ ለምሳሌ የዓለም እ፣ social መድረክ በሚል በፖርቶ አሌግሮ ጀምሮ የተ- የተደራጀ እ፣ የተቃዋሚ የዓለም ተቃዋሚ ኃይሎች ስብስብ ማለት ይቻላል። በአሁኑ ጊዜ ድሮ እንዳለው አይነት ሳይሆን ለየት ያለ ስብስብ አለ። ይኸውም መጀመሪያ ሲጀመር በሲያትል ላይ የትላልቅ የሀያላን ስምንት መንግስታት በሚሰበሰቡበት ጊዜ እነሱን በመቃረን የተጀመረ ሲሆን አሁን ራሱን የቻለ ህይወት ኖሮት በየቦታው ይዞራልና እሱን አስመልክቶ ጣሊያን ሀገርም ተሳትፍ ያለው ፈረንሳይም ሀገርም ተሳትፍ ያለውና እነዚህ የእነዚህ ስብሰባዎች እ፣ ሂደትም ነው በፈረንሳይ ፓርላማ ውስጥ እንድንሳተፍ ያደረገው ምክንያቱም እ፣ በእነዚህ በዓለም ህብረተሰብ የማህበረሰባዊ መድረኮች ላይ ፖለቲካ ፓርቲዎች ወይም መንግስታት ብቻ ሳይሆን የ- የህዝባዊ የህዝብ ድርጅቶችም የህዝቡን ሀሳብ ይዘው እንዲ- እንዲ- እንዲቀርቡና ጥያቄዎቻቸውን እንዲያሰሙ ጥረት ይደረግበት ቦታ ሲሆን በአፍሪካ በኩል ድክመት አለ። ለምሳሌ ከላቲን አሜሪካ፣ ከእስያ፣ ከአውሮፓ በርከት ያሉ ድርጅቶች የመደራጀት መብት ስላለ የመጻፍ መብት ስላለ ሰዎች በሀሳባቸው ስለማይታሰሩ ስለማይሳደዱ የደረጀ የት- የሚታገል የህብረተሰብ አካል አላቸው እነዚህ ሀገሮች በመሆኑም ከኢንዲያ ከብራዚል እ፣ ከአርጀንቲና ከለ- ከ- ከሳውዝ አፍሪካ ደግሞ አሁን እ፣ ከሴኔጋል ሲመጡ አፍሪካ ውስጥ ከሳውዝ አፍሪካ እና ከሴኔጋል ወይም ከቶ- ከተወሰነ አካባቢ በስተቀር ብዙ መሳተፍ የለም እና ይህንን ድክመት በአፍሪካ ቀንድ ውስጥ እንዴት አድርገን ነው ማስተካከል የምንችለው በሚል ከአፍሪካ ቀንድ የመጣን እ፣ የጎረቤት የኢትዮጵያ ጎረቤት ሀገሮች ተቃዋሚ ኃይሎችና አምባሳደሮች በመጋበዝ እዛ እ፣ ፊት ለፊት የምንፋጭበትና ሀሳቦችን የምንሰነዝርበትን መድረክ እ፣ ለመፍጠር ነውና ይሄ ደግሞ የሚቀጥል ሂደት ነው። ምክንያቱም ይሄ የዓለም social መድረክ በብራ- በእንትን በላቲን አሜሪካ ተካሂዷል፣ በኢንዲያ ተካሂዷል። የሚቀጥለው በአፍሪካ እንዲሆንም አ፣ ምኞት አለ እና እ፣ በ- ለማንኛውም በሁ- በእነዚህ ሁሉ ቦታዎች እንዴት እንደ ኢህአፓ ተጋባዥ ለሚለው እ፣ የዘ- የ- የዛሬ 30 ዓመት የነበረው የትግል መድረክ በዓለም ላይ የመብት ጥያቄ የሁሉም አይነት የ- የሴቶች የብሔረሰብ የዘረኝነት ለመቃወም የእኩልነት የውሃ እጦት የመሬት እጦት እ፣ የኩባያ ነው የኩባንያዎች ማየል እነዚህ ሁሉ በሚመለከት የሚታገሉ የነበሩ ኃይሎች ልክ እንደ ኢህአፓ እነሱም በየፊናቸው በየቦታው አሉ ግን እነሱ ከኛ ለየት ባለ ሂደት አገራቸው ስለሄደ ብዙዎቹ በስልጣን አካባቢ አረንጓዴ ፓርቲ ሶሻሊስት ፓርቲ ህብረተሰባዊ ፓርቲ በማለት በየቦታው መድረክ ላይ አሉ እነዚህ ሰዎች እ፣ በሌላ በኩል የሚደረገውን የመብት ትግል ለመብታችን በሀገራችንን ያነሰ ለውጥ እንዲመጣ እ፣ ኋላ ቀርነት እንዲጠፋ እድገት እንዲኖር ምክንያቱም የፖለቲካው እድገት የኢኮኖሚው እድገት እና የሀገር እድገት ከፖለቲካ እ፣ ነጻነትና ከሀሳቦች መንሸራሸርና አ፣ እም፣ የሚሰራና እ፣ ምርት ላይ ሊውል የሚችል ሀሳብን ማፍለቅ ምሁራ- ምሁራን ማፍለቅ እንዲችሉ ያም ያ ሁኔታ መፈጠር እንዳለበት የሚገነዘቡ ኃይሎች በተለይ በአውሮፓ ፓርላማ አካባቢና በአውሮፓ ውስጥ ዛሬ መድረክ አላቸውና ለምሳሌ ምናልባት ከዚህ ሀገር እ፣ ሄደው እንደውም ባላውቅም በብራዚል ስራ የተደረገ ጊዜ በአውሮፓ የነበሩ የመንግስት ወኪሎችና ሚኒስትሮች ሄደው ተሳትፏል እነዚህ መድረኮች ላይ ምክንያቱም የተቃዋሚ ኃይሎች think tank የተቃዋሚ ኃይሎች ሀሳብ የሚፈልቅበት ቦታ ብሎ ነው የሚያስቡት እና በአፍሪካ በኩል ያን እንዴት እናሻሽል የሚለውን ውይይት ጀምረናል ማለት ነው። ከዛ ባሻገር ቅድም እንዳልኩት እንግዲህ በሴቶች ጥያቄ እ፣ በዘረኝነት ጥያቄና በቀለማቸው በ- ከ- ከሶስተኛ ዓለም በመምጣታቸው በደል የሚደርስባቸው ህብረተሰብ ክፍሎችን በሚመለከት ስብሰባዎችን እሳተፋለሁ እና እ፣ ብዙም ዘመን ስለቆየውና ያንንም አካባቢ ስለማውቀው ከራሴም ተመክሮ በመነሳት እ፣ እሳተፋለሁ። እ- እኔም የ- በዛው ሂደት እ፣ አመለካከቴን ማሻሻል፣ አስተሳሰቤን ማዳበር መቻ መድረክ አግኝቻለሁ ማለት ነው።
እሺ አድማጮቻችን ይህንን እ፣ በሚ- ወይዘሮ ገነት የተሳተፉባቸውን international ማለት ዓለም አቀፍ ስብሰባዎችን በሚመለከት ራሱን የቻለ ዝግጅት እና ቃለ ምልልስ ለማድረግ እ፣ ቃል እንገባለን። ሰፊ አርዕስት ስለሆነ በመጨረሻ ግን ወይዘሮ ገነት አንድ ጥያቄ ያቀርብሎታለሁ። ይህም በወያኔ ዘረኛ አገዛዝ በሀገራችን በጣም ከተጎዱት የህብረተሰብ ክፍሎች መካከል ሴቶች ዋነኞቹ ሆነዋል እና በጎዳና ተዳዳሪነት አለዕድሜያቸው በመንገድ ላይ በመውደቅ ከስራም ከምንም ከሁሉም ከሌሉበት ውስጥ በጣም በሚያሳዝን ሁኔታ ያለው የሴቶች ጉዳይ ነው። በተለይ በጣም በጣም ለእድሜ ያልበቁ ሴቶችን ይመለከታል። ይህንን በሚመለከት አሁን ባለው ኤች አይ ቪ ኤድስ በተስፋፋበት ዘመን ባለው ለእነዚህ ኢትዮጵያ ውስጥ ላሉ ሴቶች ይህ አስተዳደር እስካልተለወጠ ይህ አገዛዝ እስካልተለወጠ ድረስ ይህ ምንም አይነት ተስፋ ይኖራል ብለን ባናስብም ለነዛ የሚያስተላልፉትን መልእክትና በመጨረሻ ደግሞ እርሶ ማቅረብ ይገባኛል የሚሉትን አስተያየት አብረው ቢያቀርቡልኝ።
እሺ፣ ሴቶችን በሚመለከት እ፣ ትንሽም ሆነ ትልቅ ድርጅቶች አሉ በየቦታ ኢትዮጵያ ውስጥም አሉ፣ ሌላም ቦታ አለ። አንዳንድ ጊዜ መንግስታት በዛ በኩል እ፣ ትልቅ ጥያቄ ይመጣል ብሎ ስለማይገምቱ ወይንም እንደ ደካማ ነገር ስለሚያዩት የመደራጀት ዕድል ትንሽ ይሰጣል እና በበኩሌ እ፣ ከ- ከእንደዚህ አይነት ድርጅቶች የፈለቁ ጽሁፎችን ከ- ከዛ ከሚመጡ እ፣ ሴቶችን በማናገርና በማዳመጥ ብዙ ለመማር ችያለሁኝ። ግን በውጭም ሆነ በውስጥም ሴቶችን ጉዳይ በሚመለከት ህብረተሰባችን ውስጥ እ፣ ብዙ ብዙ እ፣ ምንድነው መወጣት ያለብን መሰናክሎች አሉ። አንደኛ የሚያሳፍር የማያሳፍር የሚለውን ነገር መተው አለብን። መጥፎ ነገር የሚካሄድ ከሆነ ያ ነገር ተወጥቶ ውይይት ላይ መዋል አለበት። አሁን ለምሳሌ በልጅነታቸው እ፣ ገና ህፃን ሆነው ስለሚዳሩ ማህፀናቸው ላይ በጣም ጥቃት ስለሚ- ስለ- ስለሚኖር እ፣ የፊስቱላ እ፣ ችግር ኢትዮጵያ ውስጥ አለ ተብሎ ክሊኒክ ትልቅ ተቋቁሟል በሚል ብዙ ቦታ እ፣ ጥያቄው ተነስቶ እዚህም ሀገር ቴሌቪዥን ላይ ቀርቦ ነበርና አንዳንድ ጊዜ ሴቶቹን ታዳምጣቸው በዚህ ዙሪያ ወሬ ሲነሳ ጥያቄው ለምን ተነሳ? ለምን ሴቶቹ እንደዛ ታዩ? ለምንድን ነው እሱ ይሄ ነገር የተወራው ነው እንጂ መሸፈን ገበና ብሎ አሳፋሪ ብሎ ማየት ማዳፈን ነው እንጂ ያ ነገር እንዴት ሊጠፋ ይችላል ብሎ ምርር ብሎ የሚሄድ አላይም እና ይሄ ያሳዝነኛል። ምክንያቱም የዛሬ 30 ዓመት ሴቶች ምናምን በሚል በምን- በምንደራጅበት ጊዜ እንዲያውም የሴቶች መብት ብለን ስንነሳ በጣም በግፊት ነበር መሄድ የምንፈልገው። የአሁኑ ዘመን እንደዛ ላይሆን ይችላል ግን አሁን እንደነስ እንደጠቀስከው የኤድስ ጥያቄ እ፣ በህፃነት የመ- የመ- የመውለድ የመ- የማርገዝና የመውለድ ጥያቄ፣ የመጠለፍ፣ የመደብደብ፣ የመመታት እም፣ ሴቷ ልጅም በምትዳርበት ጊዜ እ፣ ልጃገረድ አይደለችም በሚል ከል አልብሰው አዋርደው መልሰው ሲልኩ፣ በወንዱ በኩል ግን ወንዱ ድንግል ነበር ወይ ብሎ የሚጠይቀው የለም። ይሄ ሁሉ የምንወያይበት አስጠርጥረን አውጥተን የምንነጋገርበት እ፣ ሴቶች ላይ ያለ የመገረዝ የመሰፋት እነዚህ ነገሮች መወያየትና ያለ ችግር ስለሆነ በሀገራችን ይህን አንፈልግም። ልክ ስረት ስር- እስረኛ አንፈልግም፣ ስደተኛ አንፈልግም እንደምንለው በሴቶች ላይ እንዲህ ያለ በደል አንፈልግም ብለን ደረታችንን ነፍተን አፋችንን መልሰን መናገር አለብን እንጂ የሚያሳፍር ነገር አይነሳ። ይሄ ነገር ለመጣ ኢትዮጵያን የሚያወርድ ነገር አታንሱ፣ አታውሩ ከተባለ እ፣ ለሚጎዱትና ለሚደርስባቸው ነገር ርህራሄ የለም ማለት ነው። ደግሞ ለወደፊትስ ለልጆቻችን የምንፈልገው ሀገር ምንድን ነው ብለን ራሳችን አንጠይቅም ማለት ነው። ከዚህ ጋር አያይዤ ላነሳ ለመደምደሚያ የምፈልገው ነገር እ፣ የተለያዩ እ፣ የፖለቲካ ድርጅቶች የተለያዩ ኃይሎች ያሉበት ሀገር የተለያዩ ሀሳብ ሀሳብ ያለበት ሀገር ቢሆንም የፖለቲካ እስረኞችን በሚመለከት የህብረተሰቡ ክፍሎች የሚታገሉት ክፍሎች አንድ ላይ መጥተው የመደ- የመት- የመታገልና አብሮ የመ- የመ- የ- ንቅናቄ ማካሄድ ደረጃ መድረስ አለባቸው። እዛ ደረጃ ላይ ስንደርስ ነው ከእያንዳንዳችን ከየድርሻችን አልፈን አንድ ላይ እንደሄድን የምና- የምናሳውቀውና ይሄ ትል- እንትን ይመስለኛል። እዛ ላይ ትኩረት ተደርጎ እስረኞችን በሚመለከት የጠፉ ሰዎችን በሚመለከት አንድ ወጥ የሆኑ የትግል ሂደቶች እ፣ በሰላማዊ መልክ ሀገር ውስጥም በውጭም በየቦታው በማ- መደረግ ያለበት እዛ ላይ ነው። በ- ያንን አንድ ላይ ስናደርግ ነው ሁሉ ህብረተሰቡ አብሮ ተራመደ የሚባለው። ከዛ በተረፈ ከፖለቲካ መሪዎች ደግሞ እ፣ የሚጠበቀው ብስለት ይጠበቃል፣ አርቆ አስተዋይነት ይጠ- ይጠበቃል ይጠበቃል። እ፣ በአደባባይ እርስ በርስ አለመተናኮስ፣ በአደባባይ አጠቃላይ የህዝቡን ትግል በመርሳት ጥቃቅን ነገር ላይ አለማተኮር ይጠበቃል። ምክንያቱም እኛ ለአንድ ዓላማ እየታገልን አንድ ላይ ተራመድን፣ አደባባይ በውጪ እርስ በርሱ መናኮርና መጣላት በሚወጣበት ሰዓት የሚበድለንን ወገን ነው የምንረዳው። ማለትም የምንታገለውን ወገን ነው የምናጠናክረው፣ የራሳችን ትግል ነው የምናጠ- የምናዳክመው። አመሰግናለሁ።
ወይዘሮ ገነት ለሰጡን ሰፊ ቃለ ምልልስ በጣም እናመሰግናለን።
ውበት እንጂ ስደቱን ማንወደው በዚያ ባኬልዳ ማደጅ በስንቷ ታነቀው ይህን ቀን በንጉሮ ነው ደሱ ጮክም ባይወጣልኝ በንባም በመልሰው ያመኛል ከሱ ሲያየው ወገኔ አንተ ጥቁር ሰማይ ምን አለ ከደሴ የፈሰሰ ውሃ ምንስ ባይታፈ አይቀር ተፈጣሪ እምባታ ይታፈ አይዞህ ወገን በርተህ ትሆናለህ ነግቶ ፀሐይ እስከምትወጣለህ ፈልግበት ጨለማ በጥራ ሰማይ ባኬል ደግሞ ምድር ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ሰላም ሹ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ሀገር እግር አላት ባንድ